ጤና ይስጥልን ዋሽንግተን ዲሲና ማታ ጤና ይስጥልን። ሰላም ናችሁ?
ሰላም።
እንትን ከምኒልክ ሆስፒታል ነበረ እሺ
MRI ብለን ነበር ነው MRI
አለ ከሶስት ቀን በፊት እናንተ ጋር እንትን አስነስተናል።
እሺ
አሁን ደግሞ ተጨማሪ ነው ያሉትና በዘጠና ስምንት መጨረሻው ልኬ ነበረ ምርመራውን
ቤት ውስጥ ባለፈው በእንትን የሆነ ዘጠና ስምንት ምናምን ስልክ በቴሌግራም መች ዛሬ ነው አሁን አሁን አዎ እ ዋጋውን እንድትነግሩን ነው እና አስተያየት እናንተ ጋር ከሶስት ቀን በፊት ስለሆነ በዛ ተንተረሳችሁ የምታነሱት ከሆነ እና discount ካለው ብለን ነው።
መጨረሻው እናንተ ባስመሰለ- 89 ነው አዎ አዎ በሱ ልክ ያለው ቴሌግራም ላይ የታዘዘውን ስለዚህ በዛው ስልክ ይደውሉላቸው አላነሳም ስላሉ ነው በዚህ ነው የደወልኩት።
የምንድን ነው የታዘዘለውት
MRI ጭንቅላት ከአይን ጋር የተያዘ በፊት orbital ነበረ MRI የታዘዘው።
okay
አሁን ደግሞ ተጨማሪ አስ- እንትን አ- ተፈልጎ ነው።
እሺ እሺ እሱ እጠይቃቸዋለሁ
እ፣ ትንሽ ቆይቼ ልደውልልሽ።
እንደውላለን ነው
እሺ